Hello ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን። Donkey Tube ነው የምለብሰው።
ማለት እንትን ለመጠየቅ ነበረ። የወጌሻ ተማሪ ነኝ፣ ግን እሺ
ማለት መጀመሪያ standup comedy ለመክፈል ነበረ ተመዝግቤ ነበረ።
standup ግን ኮሜዲ ወጌ- አ- አዎ ለመክፈል ነበረ ተመዝግቤ ፎርሙ ሞልቼ ምናምን Okay።
ስልክም account ተልኮልኝ ነበረ። ከዛ እሺ ግን አጋ- አጋጣሚ ወጌሻ ስከፍል ያለኝን ሁሉ ጨረስኩና standup comedy ግን ሊያመልጠኝ አልፈልግም።
standup offer comedy የለውም?
አ- offer የለንም፣ ግን ያው አራት መቶ ብር ነው normal።
እ?
አራት መቶ ብር ነው normal።
አዎ VIP አንድ ሺህ አጋጣሚ ብር አራት መቶ offer የለንም።
offer የለውም አዎ
አለው ብዬ ነው። አይ ሙሉን ለወጌሻ ስለከፈልኩ ብዬ ነው።
አዎ አይ ልክ ነህ፣ ግን ኦፈር የለንም።